check ለማድረግ hello hello hello ጤና ይስጥልን። ጤና ይስጥልኝ። Donkey Tube ነበር። Donkey Tube ዋጌሻ ለመመዝገብ ነበር። okay እሺ፣ ይቻላል። ይሰማል? ትንሽ አይሰማም። የሆነ ጫጫታ ያለው ድምፅ ነው።
okay፣ ይሰማሻል? ሰማ ይሰማሻል?
ኧረ አይ፣ ጫጫታ አለው።